ጤና ይስጥልኝ።
መሰለኝ ፊሊንት ስቶ ነው ምስል የደወሉት። ምን ልርዳዎት?
ትናንት ተቀጣጥረን ነበር።
ምን አሉኝ?
ትናንትና ደውዬ ተቀጥሬ ነበር የመጣሁት ለመነጋገር።
ስሞትም አለበት።
በላይ እሺ፣ የት አካባቢ ነው ታውን?
ልደታ ዋናው መስሪያ ቤታችሁ ጋር ቢሮውን ደርሰዋል?
ደርሻለሁ። ውጭ ነኝ ኦኬ።
ያለሁት አሁን።
ground ላይ ማለት ነው።
ground ላይ አሁን።
አዎ እ ቡና የምታፈላ ልጅ አለች አይደለ? ውስጥ ገብተዋል አይደለ?
ታፈላ-
እሺ፣ ጸጉር ቤት ቡናም ታፈላለች የለችም፣ አይታይም።
እሺ፣ ጸጉር ቤት የለም። ቆይ አንዴ፣ እሺ፣ ወጥተው እንዲቀበሉት ላድርግ። አንዴ ይጠብቁኝ፣ አንዴ መርሲ ባልሰማ ለምን እንደምታልሽ